አንተ እንደዛ አታርገኝ። ያም
እንደዚህ እንደ
ሄሎ ሄሎ
ወይ order number 1400 እና 40 1407 አስራ አራት ዜሮ ዜሮ
1407 ሁለት ነው።
አስራ አራት ዜሮ ዜሮ እና አስራ አራት ዜሮ ሰባት አይደለም?
አዎ እሺ ምንድን ናቸው?
ተቃራኒ ነው።
እሺ አንዴ ጠብቀኝ።
እ
የትኛው ነው የሚወጣው?
እ የትኛው ነው የሚወጣው?
ያሳለች ነው።
ላስናቅ። እሺ እሺ። ቆይ አንዴ ጠብቀኝ።
የኢስኪን አውጪልኝ በቃ ቆይ እሺ አንዴ ጠብቀኝ።
የኢስኪ እህ አዎ አሎ እዛ ናችሁ ስያ ስያ እዛ ናችሁ ሄሎ ሄሎ ሄሎ ሄሎ ወይ ቆይ አንዴ ጠብቀኝ። አንዴ አስናቀ ሄሎ
ወይ የ- የቻው ነው ሊኖሽ የሚወጣለ እሺ አስናቀ